hello ጤና ይስጥልኝ ድሮጋ እባክዎት ምን ልርዳዎት
ሰላም እንዴት ዋልሽ?
እግዚአብሔር ይመስገን።
አንተ ID ፈልጌ ነበረ እና እናንተ ጋር ይኖር ይሆን
እስኪ check ላድርግልሽ አንዴ መስመር ላይ ጠብቂ።
እሺ እሺ
የለም የለም።
አዎ
ሌላ የት ልጠቁሚኝ ትችያለሽ?
እ የት አካባቢ ነው ያለሽ?
እም፣ ቦሌ ወይም ደግሞ ቤቴ ደግሞ አራብሳ።
okay ወደ ወደ መገናኛ አካባቢ እስቲ check አድርጊ። ላንሴት ሆስፒታል አካባቢ
ላንሴቶች ጋር okay።
ላንሴት ሆስፒታል ፊት ለፊት ላይ እስኪ check አድርጊ።
እሺ እሺ እናቴ አመሰግናለሁ በጣም።
እሺ